ሄሎ ጤና ይስጥልኝ ቤስቴት ቀጥታ ነኝ ምን ልርዳዎት?
ሄሎ ሰላም ምን ልርዳዎት?
አዎ በእናቴ እኔ አካውንቲ በትስበት አምስት አምስት ብ- አምስት መቶ ያለው የ- በትራንስፌር ያድርገ እስከ ቴሌ ብር
እሺ ቴሌ ብር ማ አልገባም። እኔ አካውንት በትስበት ማ የለም።
ሁሉም የሚል እሺ
አዎ ችግሩ የት ነው? የት ነው?
እሺ በስልክ ቁጥር ነው የሚጠቀሙት?
አዎ ይሄ ስልክ ነዋ።
እሺ የትናንትና ነው።
አ- አ- ማታ ማታ እሺ አንዴ መስመር ላይ ጠብቁኝ፣
አ መስመር ላይ ጠብቁኝ። አንዴ check እያደረኩት ነው።
እሺ እሺ እሺ hello
አዎ እሺ process ላይ ነው ይገባሉታል። ትንሽ ጠብቁን።
እሺ እሺ እሺ እሺ መልካም ቀን።
እሺ